ሰላም ይስጥልን። ቺፕስ ሰባ ከሆነ ማለት ትናንት order ያደረኩት እቃ ነበረኝ፣ ማንጎ አቮካዶ።
በዚህ ስልክ
በሀያ አራት ሰዓት አይደል delivery?
አዎ። ቆይ እሺ፣ አንዴ ይጠብቁ። ገነት ኖት አዎ።
አቮካዶ ማንጎ እዛው ነበር በሀያ ዘጠኝ አዎ።
okay። ወጥቷል፣ እየመጣሉት ነው።
ነው የ driver ቁጥር ልስጦት ይፈልጋሉ?
አይ በቃ ከመጡ እሻለሁኝ።
እየመጣሉት ነው፣ ይጠብቁ።
እሺ እሺ።
okay እሺ